እውነት ነው አረጋግጠናል። የዓመቱ ታላቅ ክስተት በሰኔ ወር ይከወናል። ቤት ለገዢው፣ ሱቅ ለነጋዴው፣ ካቦድ የሪል ስቴት ኤክስፖ፣ የከተማው መኖሪያና ሱቆች ሁሉ በአንድ ቦታ የተገኙበት ታላቅ የሰኔ ሲሳይ ከስቱዲዮ እስከ ባለ ሶስት መኝታ ያለቁ እንዲሁም በግንባታ ላይ ያሉ በከተማው ወሳኝ አካባቢዎች ላይ ለአይን ሳቢ በሆኑት ኮሪደሮች ዙሪያ የራስዎ የንግድ ሱቅ በረጅም ጊዜና ከባንክ ጋር የተያያዘ የክፍያ አማራጭ የሪል ስቴት አልሚዎች ባለቤቶች ብቁ የሽያጭና ኢንቨስትመንት አማካሪዎች የሚታደሙበት ከሰኔ 27 እስከ 29 በሳይንስና ቴክኖሎጂ ሙዚየም ለመመዝገብ 0901 56 55 55 ይደውሉ። ካቦድ የሪል ስቴት ኤክስፖ